ይቅርታ መልሼ ደወልኩሎት።
ችግር የለውም። እሺ እሺ ምን አደረጉ? ይፈልጉታል ወይስ እኔ የምልሽ እሺ፣ እሱ ከቀረ ድንቹን declare ማድረግ ይቻላል አንድ ላይ ምን አሉኝ?
ያዝ ድንቹን መተው ይቻላል አንድ ላይ
የድንቹን መተው እ ይቻላል አንድ ላይ
ምን ድንች order አድርገው ነበረ አዎ አዎ
በዚህ በስልክ
አዎ
እሺ፣ እሱን check አደረኩ። እዛ ላይም ገለች
እዛ ላይ ገባች። በቃ ሁሉም አንድ ላይ ስለሚደረግ ማለት ነው።
ምን አሉ?
ሁሉም አንድ ላይ ስለሚደረግ OK፣ ሽንኩርቱን አልግም ነው የሚሉት።
ሽንኩርቱንም ድንቹንም በዛ ሊቅ ማለት ነው። refund ማድረግ ትችላላችሁ።
OK፣ አልፈልገውም ነው የሚሉኝ። hello፣ እያዳመጥሽ ነው እናቴ?
አዎ እየሰማሁት ነው። ይቅርታ ይቆራረጣል ድምጾት።
እኮ ያንቺ መሰለኝ ከአንቺ ጋር ነው
እሺ እኔ ያልኩሽ ያለሁት የድንቹንም order cancel አድርጋችሁ refund ታደርጋችሁ ወይ?
አዎ እናደርጋለን። ግን complete አድርገውታል አይደለ?
ነው ግን የተመጠ ነገር ነው የሚሆንብን። ኮሚኒኬት ነገር የተመደረገችልም